የምችለው ሰላም ጤና ይስጥልን ጌታውን ከዊፕላስ ድርጅት ነበር የምደውለው የእኛ መተግበሪያ ወደው ነበር
ያ ለአሽከርካሪነት ነው ለተጠቃሚነት hello ለአሽከርካሪነት ነው ለተጠቃሚነት ልጠቀምበት ለመጠቀም እሺ አሁን እርስዎ የተመዘገቡት ዊፕላስ solution provider ላይ ነው እና ለተጠቃሚነት ከሆነ ደግሞ ዊፕላስ solution user የሚለውን አውርደው የምንሰጣቸውን አገልግሎቶች መጠቀም ይችላሉ። ከሶስት መቶ ሀምሳ በላይ game ኦች አሉ፣ እነሱን መጫወት ይችላሉ። እንዲሁም ደግሞ አሁን ላይ ሽልማት ላይ ለመዋል referral code ዎትን ከዛ ላይ መውሰድ ይችላሉ።
አመሰግናለሁ።
እሺ፣ አመሰግናለሁ። መልካም ቀን ይሁንልዎት።
አሜን።